ጤና ይስጥልኝ ስፖርት ነው ባኮ የምንለዳው
እሺ እናት በቀደም ዕለት ደውዬ ነበረ withdrawal አድርጌ ወደ ቴሌብር ከ account ኡ ላይ ቆርጦ ነበረ ቴሌብር ላይ ግን አልገባም እና screenshot አድርገህ ቴሌግራም ላይ ላክልኝ ብለሽ ነበር ልኬው ነበረ ዛሬ ነው የላኩት normal
እሺ በዚህ ስልክ ነው አዎ በዚህ ስልክ ነው በሀያ አምስት ስድስት ሰዓት ከሀያ ላይ አለልኝ
ውብሸት አዎ ውብሸት የትኛው ነው እም? አስር ሺህ የትኛው ነው?
አስር ሺህ ብር የሚለው
አስር ሺህ ብር ስልክ በዚህ ነው ሁሉ ስፖርት የሚጠቀሙት አዎ አዎ በአስር ቤቱ ነው
እሺ አስተላልፍ ይሎታለሁ እሺ እሺ አመሰግናለሁ እሺ እሺ